አድርጋችሁ ነው የላካችሁልኝ። ምን አቅለታለሁ ማለት ነው። ሄሎ
ሄሎ
ከቤት ቤት ነው የምደውልልህ።
እስቲ ምን አለ
ለእኛ ጋራ የሚያሳየን ስድስት መቶ ብር ነው balance ክ ላይ እያሳየን ያለው ስንት?
የላኩልህ ማለት ነው። ስድስት መቶ ብር ከዘጠና ስምንት ሳንቲም እ ነው እያሳየን ያለው።
እዚህኛው ላይ ደግሞ አላመጣ አላ እናንተ ጋር አሳይቶ እዚህ ላይ ለማያጠ- የማያመጣበት ምክንያት ምንድን ነው?
እሺ ነው እሱን ስክሪንሾት አድርገህ ላክልኝ። አሁን እ ባላንሱ ዜሮ ዜሮ መሆኑን ባላንስ ዜሮ ዜሮ መሆኑን እ ከዳርጋለ ስትገባ አለ አይደለ ዜሮን ዊዝ ዶብል ነን ዊዝ ዶብል እና ባላንስ የሚያሳይህ ጋራ ስክሪንሾት አድርገህ ላክልኝ።
እ እስክሪን